ሰላም ጤና ይስጥልኝ። ቸብቸብ ሰላም ጤና ይስጥልኝ። ስልክ ደውላችሁልኝ ነበረ?
ይቅርታ ማን ነበረ ስሙት?
ምስራቅ
እስኪ አንዴ ጠብቁኝ። ኦኬ ያልመጣ pineapple ነበሩት።
አይ መቶልን የተበላ የተበላሸ ነበረ እንጂ ኦኬ ስለዚህ ነገ ተቀይሮ እንዲመጣ ነበር።
አ- አዎ እንመልሰው።
እሺ ሁሉንም ነው የምንመልሰው ወይስ የተበላሸውን ነው?
አይ ሁሉን እንዳለ የመልሱትና አራት piece አይደለ?
አ አራት piece ይመጣልዎታል።
እሺ እሺ።
ቦሌ ቦሌ ካሌብ ሆቴል ፊት ለፊት ህብረት ባንክ አለ እዛ ነው።
ሃርመኒ ሃርመኒ ሆቴል ነው።
ሃርመኒ ሆቴል ፊት ለፊት በቃ ያው ነው ካሌብ ጎን ለጎን ናቸው። እሺ እሺ እናትሽ ነገ ይመጣል።
አመሰግናለን።
እሺ እሺ መልካም ምሽት።
አሜን ደውላችሁልኝ።